ያስትልን ቤት ቤት ወዴት ነው የምንረዳው?
ትኬት እንዲያው መቁረጥ የሚቻልበት አጋጣሚ አማራጭ አለ?
ማለት
ማለቴ በቃ የሆነ ብር ልኬ ምናምን ወይም ደግሞ በአካውንቲንግ ገብቶ ትችላለህ።
ዳታ ከምና ስለሌለ
እ
ዳታ ያለበት አካባቢ ስለሌለ በቃ ትኬት መቆረጥ አማራጭ ይኖር ብዬ ነው
እ አይ
እ ሄሎ ሄሎ